ቤት ቤት
ሰላማማ ሰላም፣ እንዴት ነህ?
አለን አለን። እንትን withdraw ጠይቄ ነበርና አልገባልኝ። በሳንት
መቼ ነው? ዛሬ ነው?
no ትናንት ማታ።
አሁን በደወልክበት ቁጥር ነው?
አዎ፣ አሁን በደወልኩበት።
እሺ፣ check እያደረኩበት።
እሺ
ስንት ብር ነበር?
አምስት መቶ እና አንድ ሺህ ብር አንድ ሺህ አምስት መቶ
okay፣ አምስት መቶ confirmation የሚጠይቅ አለ። ወደ ቴሌብር ነው አይደለ? አርባ አንድ አስራ ሶስት ሀያ ዘጠኝ አርባ ዘጠኝ አስራ ሶስት ሀያ ዘጠኝ አርባ ዘጠኝ አንድ ሺህ ብርም አለ። confirm ነው የሚለው ሁለቱም።
እሺ
እንግዳ
ይሄኛውም ወደ ቴሌብር ነው። አንድ ሺህ ብር።
ይሄኛውም ወደ ቴሌ ብር። አዎ፣ አዎ፣ አዎ።
confirm አድርጌልሃለሁ።
እሺ ማ እሺ፣ አመሰግ- አመሰግናለሁ በጣም።
እግዚአብሔር ይስጥሽ።